በቻርጅ ማለት ቻርጅ ተሸ ቻርጀር እያለቀ ነው ዝም ብዬ
ሄሎ ሄሎ፣ እንዴት ነሽ?
አቤት ሰላም አለም ነው ፀሐይን በቀደም የወሰድሽውን ፎጣ ከዚህ ልታጥቢ እ፣ እየታረቅሽው በያት እስቲ።
እሺ ወይ።
ታገኛት እርስት ታደርገዋለሁ።
እሺ ወይ ነው እሺ እሺ